ሳላየው ጣሙን ሳላውቀው ሆዴ በዝና ፍቅር ናፈቀ ገና ሳላየው ጣሙን ሳላውቀው ሆዴ በዝና ፍቅር ናፈቀ ልሂድ ፍለጋ ሆይ ባገኝም ባጣው ተነስ ተነስ ልቤ እኔ አሰኘኔ ፍቅርን ለመፈለግ ፍቅርን ለመፈለግ ተነስ ተነስ ልቤ መጓዝ ተከትሎ ተነስ ተነስ ልቤ የመውደድን ፈለግ ተነስ ተነስ ልቤ እንደ ርግብ እንደ ወፍ ልብረር እንዳሞራ ልብረር እንዳሞራ ተነስ ተነስ ልቤ አላርፍም ሳላገኝ ተነስ ተነስ ልቤ ያለበትን ስፍራ አልደክምኔ ተራራም ብወጣ አልደክምኔ ወንዝም ብሻገር አልደክምኔ ወንዝም ብሻገር አልደክምኔ እስከማየው ድረስ አልደክምኔ የፍቅርን ሀገር አልደክምኔ የፍቅርን ሀገር አልደክምኔ ለጊዜው ቢርቅም አልደክምኔ የመውደድ መገኛው አልደክምኔ የመውደድ መገኛ አልደክምኔ እፈልገዋለሁ አልደክምኔ ዞሬ እስከ ወዲያኛው አልደክምኔ ዞሬ እስከ ወዲያኛው ከመንገዴማ ከጉዞዬማ መቼም አልልም ልክ ዕዳው ቢሰፋ እኔ አልከፋ ከቶም አልሰኝም አይ ብጥር ብለፋ እይ ለንጹ ፍቅር ምንም ብለፋ እይ ለንጹ ፍቅር እኔስ አልሰኝም ቅር ገና ሳላየው ጣሙን ሳላውቀው ሆዴ በዝና ፍቅር ናፈቀ ገና ሳላየው ጣሙን ሳላውቀው ሆዴ በዝና ፍቅር ናፈቀ ልሂድ ፍለጋ ሆይ ባጣም ባገኘው ተነስ ተነስ ልቤ የፍቅርን መገኛ ዞረን እንፈልገው ዞረን እንፈልገው ተነስ ተነስ ልቤ እሱ በሌለበት ተነስ ተነስ ልቤ ኑሮ ኑሮ አናርገው ተነስ ተነስ ልቤ አንዳንዱ በሩቁ ሄዶ ሲደክምለት ሄዶ ሲደክምለት ተነስ ተነስ ልቤ በቅርብ ያገኘዋል ተነስ ተነስ ልቤ ፈጣሪ ያለለት አልደክምኔ ዛሬም እጓዛለሁ አልደክምኔ በሁሉም መንገድ አልደክምኔ በሁሉም መንገድ አልደክምኔ ከአንጀት ተፈልጎ አልደክምኔ አይጠፋም መውደድ አልደክምኔ አይጠፋም መውደድ አልደክምኔ ለፋሁለት ብዬ አልደክምኔ ከቶም አላቅማማ አልደክምኔ ከቶም አላቅማማ አልደክምኔ ደርሼ ሳላየው አልደክምኔ የፍቅርን ከተማ አልደክምኔ የፍቅርን ከተማ ከመንገዴማ ከጉዞዬማ መቼም አልልም ልቅ ዕዳው ቢሰፋ እኔ አልከፋ ከቶም አልሰኝም ቅር አይ ብጥር ብለፋ እይ ለንጹህ ፍቅር ምንም ብለፋ እይ ለንጹህ ፍቅር አይ ብጥር ብለፋ እይ ለንጹህ ፍቅር ምንም ብለፋ እይ ለንጹህ ፍቅር እኔስ አልሰኝም ቅር